ኢንቨስትሜንት ናይል ነው ባኮ የምንረዳው።
ወጪ አድርጌ ነበረ ብር እሺ፣ በዚህ ቁጥር ነው።
አረላ እሺ፣ አንዴ እሺ፣ ትነግረኛለህ አንዴ እሺ፣ ንገረኝ። ዘጠኝ አ- ሶስት አሁን ደውዬ ነበረ። ሌላ ሰው ነበር ያወራኝ።
ይሆናል። አዎ፣ ብዙ ስለሆነ ለዛ ነው። እሺ፣ እሺ ስልሳ ሶስት አስራ አምስት እሺ፣
ሀምሳ አራት ዜሮ ሰባት
ስንት ብር ነበር? ይቅርታ
ሁለት ሺህ ብር
እሺ አዎ okay አዎ አስታወስኩ እኔ ነኝ ያናገርኩክ የ voucher ኡ ያ በቃ እስቲ- step ኡን ብቻ ነገር ቦቸሯ እሺ እሺ account history የሚል ላይ ግባና
እሺ ከዛ voucher history የሚል አለ
እሺ
እየተከተልከኝ ነው ወይም ደግሞ ጻፈው
እ፣ በሌላ ስልክ ግባ ወይም ደግሞ ሌላ ስልክ ይዘክ ኢንተ- ኢንተርኔት የሚሰራ ስልክ ይዘክ ደውልልኝ እሺ ከዛ እየተከተልከኝ ትሰራዋለህ እሺ ደውላለሁ ራሄል ራሄል ብለህ ደውልና ያገናኙሃል እሺ እሺ እሺ እሺ